ጤና ይስጥልኝ ቤተሰቤት። ሄሎ ይሰማል? ሄሎ ድምፅህ ርቆኛል በጣም ወንድም። ቦነስ ነበረኝ። እሺ ካሸር ኮዱን ትነግረኛለህ? እሺ አስራ አራት እሺ አስራ አራት ብያለሁ። አስራ ሰባት ዜሮ ስምንት ሰላሳ ሰላሳ ስንት ሰላሳ ስድስት አዎ አለ አሁን መቶ ስልሳ ብር አለህ ቦነስ። ሄሎ ድምጽ በጣም ሩቅ ነው ብታይ፣ በጣም እየተቸገርኩ ነው ልሰማ። ምን አልከኝ?
ከስልኳ ነው አየናት አለ
አዎ አዎ መቶ ስልሳ ብር ገብቶልሃል። አሁን አርሜልሃለሁ፣ ቼክ አድርገው።
እሺ ማየ ቴንኪ እሺ መልካም ቀን።
አይ ከሰላሳ አምስት ሺህ ብር ነው ወይኔ